ጤና ይስጥልኝ ቴስ የበራ መረጃ ማዕከል በኩል መለጠው
ጤና ይስጥልኝ። ስለ ትኬት መጠየቅ ፈልጌ ነበር። ከአዲስ አበባ ወደ ባህር ዳር
ከአዲስ አበባ ወደ ባህር ዳር እም፣
ለመች ነበር የፈለጉት?
እ፣ ለዛሬ ወይም ለነገ ጠዋት።
ለዛሬ ወይም ለነገ ጠዋት እም፣
ለአንድ ሰው ነው?
አዎ እስኪ check አድርግልኝ ስንት ብር እንደሚሆን ንገረኝ።
እሺ፣ እሺ። ልይልዎት። ደርሶ መልስ ነው መሄጃ ብቻ ነው የሚፈልጉት?
አይ ደርሶ መልስ ደርሶ መልስ። እሺ፣ መመለሻውን መች ላድርግልዎት?
ሰኞ። እስኪ ብሩን ንገረኝ መጀመሪያ አለው በቃ እሺ። ለዛሬና የነገ በረራ ሙሉ ነው። እሁድ ብቻ ነው በረራ።
የለም አዎ ለእሁድ ነው ያለው።
እሁድ እሁድ መቼ ስንት ሰዓት ላይ?
እሁድ አንድ ሰዓት ተኩል ብቻ ነው ያለው እሁድ።
ጠዋት።
አዎ
okay ስንት ነው የሚሆነው? እስኪ ንገረኝ።
ደርሶ መልሱ ስድስት ሺህ አንድ መቶ ሰባ ስምንት
ስድስት ሺህ አንድ መቶ ሰባ ስምንት ስድስት ሺህ አንድ መቶ ሰባ ስምንት
okay መልሼ መደወል እችላለሁ?
ይቻላል። አዎ
እሺ እሺ ቻው።
እናመሰግናለን ስለደወሉ።
እሺ